ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ አለ እግዚአብሔር ይመስገን። ስኬት ቴክኖሎጂ ነበረ
እ
ደውለው ነበረ። ስኬት ቴክኖሎጂ cash register ቦታ
አዎ እንትን ይኸውልሽ ሲሙ እ እኛ የለንም ብላችሁ ነበረ።
ሲም
አዎ የምን SIM SIM card ማ ቴሌ እኮ ነው።
አ- አሁን እና ሌላ- ሌላ ቦታ አለን ብሎ ነበረ። እንዴት ነው?
አልገባኝም ጋሼ። ማሸኖት የት ነው ያለው?
እናንተ ጋር ነዋ።
እሺ በምንድን ነው እዚህ እኛ ጋር የገባው?
እኮ ትላንት አምጡ ብላችሁ አስገብተናል። በደረሰኝ ነው በወረቀት
እ
በወረቀት ነው የገባው።
በወረቀት
እ ሰባት ነው እ የገባበትን እንትን ላሳ- ላንብብልሽ እንዴ? Hello ወየ ይሰማኛል።
እኮ ትላንት ነው የገባው ማሽኑ።
ትላንትና ነው የገባው። እሺ ምን ሆኖ ገባ? እድሳት ነው ብልሽት ነው?
እንትኑ እ አንደኛ እድሳት ነው፣ ሁለተኛ ደግሞ እ Z report memory ው አልቋል ሞልቷል ነው የሚለው።
memory ሞልቷል ነው። እሺ memory ከሞላ ከ- ሲመጣ ነው የምንደውልላችሁ። memory አሁን የለንም እጃችን ላይ
እኮ ከሌላ ቦታ ብንገዛ አይቻልም ወይ ነው?
አይቻልም፣ አይቻልም። ድርጅቱ ነው ራሱ ማምጣት የሚችለው እንጂ አንድ ግለሰብ አምጥቶ እንካ ቀየረልኝ ማለት አይቻልም። ያስጠይቀናል እኛ
አይደል?
አ አ
ስለዚህ እናንተ ጋር ቶሎ ይመጣል ወይስ እንዴት ነው?
እ
ቶሎ ይመ- ታመጣላችሁ እንደዚህ- ወይስ እንዴት እንደዚህ ነው?
እየደወልክ check ታደርገናለህ?
እ በየስንት ቀኑ እንደውል? በቀን በቀን እ
በቀን በቀን እንደውል ወይስ አይ በቃ እየደወልክ memory እስካሁን ድረስ አልመጣም። ያው ሲመጣ እኛም እንደውላለን፣ እናንተም እየደወላችሁ መጣ እንዲህ እያልክ ጠይቀን።
በቃ ውሃ ሰማይ እንደዚህ በጥቁር ያለው እየ- ማሽን አይደል?
እ? እ?
ውሃ ሰማይ በጥቁር ነው ማሽን።
አዎ አዎ ልክ ነሽ።
memory አልመጣም።
አልመጣም አይደለም? በቃ አንቺን ደውይልኝ፣ እኛም እንደውላለን።
እሺ
እሺ እሺ